ጤና ይስጥልኝ BGI ኢትዮጵያ። ሰላም ነኝ ባኮ ምን ልርዳዎት
hello ጤና ይስጥልኝ BGI ኢትዮጵያ ሰላም ነኝ ባኮ ጤና ይስጥልኝ። ቅድም አስመዝግቤ ነበረ የቴክኒክ አገልግሎት ለማግኘት የድራፍት ማሽን እሺ ተበላሸብኝ ብዬ።
በዚህ ስልክ ነበር የደወሉት ያው በዚሁ ስልክ ነው ደግሞ እሺ ደንበኛችን check ላድርግሎት ተመዝግቦ ሽብሩ ወልዴ አዎ፣ ሰሚት ይመዘግ- ማከፋፈያ
አቤት።
ሽብሩ ወልዴ አዎ አዎ፣ ተመዝግቦ ወደ ጥገና ክፍል ተልኳል አዎ።
ምናልባት ወይ የሚጠገን ማሽኖች ልጠብቅ በዝተው- ዝም ብዬ።
አዎ የሚጠገን ማሽኖች ምን- ምናልባት በዝተው እንዳይሆኑ እ- እሺ እንጂ ተመዝግቦ ተልኮሎታል ደንበኛችን እሺ እሺ፣ ስለደወሉ እናመሰግናለን። አገልግሎቴ ላይ ያሉትን ሀሳብ አስተያየት ከሚሰሙት ድምጽ በኋላ ያስቀምጡልኝ። መልካም